አመስራ ወሰኑዩ ለታህሳስ ደቅስዮስ ዘሄሩ የማይላስ ሊቃነ መላእክት ዘሂሩ የማይላስ ሊቃነ መላእክት የአቢ መላእክት መላእክት ገብርኤል ስሙ የአቢ መላእክት መላእክት ገብርኤል ስሙ